hello
ሰላም ነው እናት።
ሰላም ጤና ይስጥልን። ቤት ቤት እ እንትን ነበር እናት፣ ጨዋታ ተቋርጦ ነበር።
እሺ የ Bournemouth ጨዋታ ማለት ነው። አሁን አዎ።
አስራ እሱ ሶስት ኮንድ ቲክቶክ ላይ ይገባ- ጨዋታ ካለ ሀያ አራት ሰዓት እ?
መሙላት አለበት። እሺ እንዲታረምልክ እ፣ ሀያ አራት ሰዓት ጨዋታውን ተ- ምንም ሆነ ምንም ሀያ አራት ሰዓት በኋላ ጨዋታው ከተካሄደ እ፣ በነ- በተካሄደው ጨዋታ result ይታይልሃል በሀያ አራት ሰዓት ውስጥ ከሀያ አራት እሺ።
ሰዓት ካለፈ በኋላ ግን ጨዋታው void ይደረጋል። odd ኡ አንድ ይሆናል ማለት ነው።
ስለዚህ ምንም ጨዋታው ተደረገም አልተደረገም value አይኖረውም።
አዎ odd ኡ አንድ ይሆናል።
አንድ ይሆናል ማለት ይጠፋል ማለት ነው።
አዎ ምን ለውስጥም ወይንም አይሆንም ማለት ነው።
እ፣ እስከ አስር ደቂቃ ድሮ ነበር እና እ፣ እንትን አድርጓል። normally ምን?
ገብቷል ጎል
አይ ግን ያው already ተቋርጧል አይደል ጨዋታው?
ጨዋታው ተቋርጧል።
አዎ ስለዚህ አይያዝም።
ስለዚህ ነገ ነው በዚህ ሰዓት ምን ጠይቃቸው።
በቃ አዎ ነገ 24 ሰዓት ሲሞላ ይለቅልሃል system ኡ።
እሺ እናት፣ አመሰግናለሁ።
እሺ መልካም ምሽት።
እሺ።